hello hello hello
እኔ ነኝ። hello እንሻና አቤት፣ ሰላም ነው? አቤት፣ እግዚአብሔር ሰላም ነው?
ይመስገን። እንዴት ነህ?
አለን አለን።
አንድ የሆነ ዶልፊን አይቼ ነበረ።
ዶልፊን ስንት ሞዴል?
እ?
ሁለት ሰባት ሞዴል
ሁለት ሺህ ሰባት ነው አርባ ሰባት አራት እ፣ አስራ ስድስት በታርጋው ሳይሆን አባ ዶልፊን እኛ ጋር ያለው ሁለት ሺ ሰባት እና ሁለት ሺ አስራ አንድ ሞዴል አለ። ሰማያዊ ሰማያዊ ዲኮርዲ ነዋ ዲኮርዲ D4D አዎ።
አ van
ዋናው እንደ አ van ነው።
ኧረ- ኧረ ወንበር ያለው አይቼ ነበር።
አይ ሰማያዊ ከሆነ ሌላ የለም፣ እሱ ብቻ ነው ያለው።
okay